Hello?
Allô
Hello, can I speak?
Allô Hello?
Oui, ይሰማል? ምን ልርዳው?
ይሰማል ይሰማል።
እሺ ምን ልርዳው?
ያው message ገብቶልኝ ነበርና እንዴት እንደሚጠቀም ልጠይቃችሁ ብዬ ነበር።
ምን አይነት መልእክት ነው የተላከለት?
ስልሳ አምስት ሰማንያ ሰባት ሽልማት ምናምን ስለኝ በቃ እንዴት እንደሚጠቀም ደግሞ ትንሽ ግራ ግብት ስላለኝ ልጠይቅ ብዬ ነው።
በስልሳ አምስት ሰማንያ ሰባት ነው የተላከለት መልእክት?
አዎ።
እሺ አንድ መስመር ላይ ጠብቅ። Hello
አቤት?
እ፣ ይሄ የተላከለት መልእክት የተለያዩ ጨዋታዎች ተጫውተው እድሎችን እንዲያሸንፉ ነው።
አዎ፣ እሺ እሺ እሺ ለመጫወት ከፈለጉ ደግሞ ኮከብ ዘጠኝ ሰማንያ አምስት መሰላል አንድ ላይ በመነካት መመዝገብና መጫወት ይችላሉ።
እሺ እሺ መልካም ቀን።